hello ጤና ይስጥልኝ።
ስልክ በጣም ብርቅ ያስቸግራል። የምትሰሪው አሁን ግን እንዴት ነው?
እሺ ደንበኛችን ግን ከዚህ በፊት ያስመዘገቡት እኛ ጋር ነበር ብለው
አዎ በ- በ- ከአምስት ወር ምናምን በፊት ነበር።
እሺ ቁጥሩን ይነግሩኛል? ድ- የ M-Pesa ቁጥሮትን check ላድርግሎት።
እሺ አንዴ እሺ
በቃሌ ስለማላውቀው ማውጣት አለብኝ።
ምንም ችግር የለም። እሺ
ዜሮ ሰባት ዜሮ ሰባት
ሰባ ሰባት እሺ
ሀምሳ ስምንት
እሺ ስልሳ ስምንት ሰላሳ ስምንት ስልሳ ስምንት ሰላሳ ስምንት
አዎ ስልሳ ስምንት ሰላሳ ስምንት screenshot ልከውልን ነበር ደንበኛችን ከዚህ በፊት እኛ ጋር
screenshot አላ
አ፣ ምናልባት ቆርጦቦት ነው ወይስ ከዚህ በፊትም አልሰራልኝም ብለው ነበር አለ።
ያስመዘገቡት?
እስኪ እንደዚሁ ነው ማውጣት አልቻልንም። በ M-Pesa deposit ኡን ተቀበለ፣ እህ፣ ከዛ ማውጣት አልቻልንም ከአራ ላይ or ደግሞ ሌላ አማ- ለ- ከዛ ቀጥታ ከእንትኑ ወደ ሌላ ባንክ account or something ካለ ብዬ ነበረ አዎ።
ደውዬ ሲቢ ነበረው።
ግን አልሞከሩም። ሲቢ አልሞከሩም ነበር እሱም ሲቢ እንዲያለው ብር አ ሲቢ አሁን ይኸውልሽ አ- አራዳ ቤቶች ላይ ስልክ ቁጥር መቀየር አትችይም።
አ፣ አይቻልም።
እነ ስልክ ቁጥር መቀየር አትችይም። ስልክ ቁጥር ብንቀይር እዛ ላይ ያለውን የሳፋሪ ስልክ ወደ ቴሌ አዎ።
ቀይሮ እና ወደ ወደ ፈለግነው ወደ ቴሌ ብር ምናምን ማድረግ እንችላለን፣ በሲቢ ብር ማድረግ እንችላለን።
ልክ ነው።
አሁን አዎ።
በሲ አ በኤምፔስ በሳፋሪ ስልክ ቁጥር ቴሌ ብርም CBE ብር ፈታ አይቻልም።
እም፣ እሺ ለሚያች እኔም ለሚመለከተው ክፍል አመለክትና ምላሹን አሳውቆታለሁ።
OK ያህል ጊዜ ስል እሺ፣ ከዚህ እናመሰግናለን።
ደግሞ ስለደወሉ ራሳቸው አ- አመለክተን።
የአራዳ ቤቶችን አድራሻ ልነግኝ ያለሽ በጣም እ፣ አድራሻቸውን እንኳን ማግኘት አልችልም፣ ግን ምናልባት ስልክ ቁጥራቸውን ልነግሮት እችላለሁ ካገኘው።
ይሄ ይሄ እዛ website ኣቸው ላይ ያለ ስልክ ከሆነ ኦሎ በጣም busy ነው፣ አይነሳም። ምንም እነሱንም communicate ማድረግ አልቻልኩኝም። መጀመሪያ አካባቢ ላይ communicate አድርጌያቸው ነበረ። እስኪ እናንተን የ payment gateway ነው አይደለ?
አዎ የኛ gateway ነው።
OK አዎ። እና በእኛ እነሱን በኩል ምናልባት አማራጩን አድ የሚደረግም ከሆነ እ፣ እህ።
አመለክትሎትና እናገርሎታለሁ ደንበኛችን።
OK እስኪ እስከ መቼ ሊደርስ ይችላል? መቼ ትደ- መቼ ታሳውቂኛለሽ?
እ፣ በተቻለ ፍጥነት በዚህ ጊዜ ማለት አልችልም። ያው ሰጡኝ ሰዓት እኔ ምላሹን አሳውቆታለሁ ለእርሶ
OK እሺ፣ ይደውሉልን። እርሶም ከቆየቦት
መልካም እሺ። አሁን በዚህ ሳምንት መጨረሻ አካባቢ እደውላለሁ።
እሺ እሺ ደንበኛችን ማርያም አንቺ ትመለበይ?
ካገኘሁ አሳውቆት ኤደን እባላለሁ እኔ
OK ኤደን ብል አገኝሻለሁ። አንቺ ያው ማግኘት call center ኦች ይችላል።
አደቢ OK ልክ ነው። አሁን ደንበኛችን። እሺ ሌላም ረዳት ነገር ይኖራል?
የለም በቃ thank you እሺ እናመሰግናለን ስለደወሉ። መልካም ቀን።